hello ጤና ይስጥልን ቤት ቤት hello ጤና ይስጥልን። እኔ ታደሰ እባላለሁ። አካውንቴ ጠዋት ላይ የሆነ ብር withdraw አድርጌ ነበረ፣ ባንክም አልደረሰም። እዚህ የቤት ላይም የለም እና
okay እሺ ከአካውንቱ ተቆርጧል ከቤት ቤት አዎ
okay እሺ በደወልክበት ቁጥር ነው አዎ
እሺ አንዴ check ላድርገው ስንት ብር ነበረ አምስት መቶ ብር ነበረ withdraw ያደረኩት።
እሺ አንዴ ቼክ ላድርገው እሺ